የሆነ ሴት ነበር የሆነ ገንዘብ ድቦች ያልገባል በሲቪ አይሰማም።
ሄሎ ሄሎ፣
አይሰማም ወይ?
አሁን ይሰማል።
እንትን ነበር ገንዘብ ድቦች ልቼ አልገባልኝም። ብቻ ስቂ ዲፖዚት አድርጌ ገንዘብ አልገባልኝም።
አኮኔ ውስጥ ስንት ነው?
መቶ ብር የስልክ ቁጥሩ ልንገርሽ፣ ዜሮ ዘጠኝ እሺ አስራ አምስት እህ ሰባ ስድስት እህ ሰማንያ ዘጠኝ ዘጠና አራት
አንዴ ያውልክ ነው ዛሬ ነው
አሁን ነው
መቶ ነው አይደለ? መቶ ነው አይደለ?
ምናብዚ ብር አይደለ?
ላይ ስዊስ ሲራደግ መቶ ብር ነው አይደለ?
አዎ መቶ ብር ብቻ ነች። አዎ ገብቶ ብቻ አድርገው እሺ እሺ ምስል ችግር የለውም።